hello አለ ጤና ይስጥልኝ ሀሚድ ነኝ ምን ልርዳህ
ማሻላ እና ሁለት ጊዜ ብሩ አስገብቼ ከዛ አልገባም ብር እሺ ስንት ብር ነበር
ሀምሳ ብር እና ሀምሳ ብር መቶ ብር ነው
እሺ የተላከልን message ነበር
አዎ እሱን ላክልኝ በቴሌግራም
እ በቴሌግራማችን ላይ ላክልን እሱ
ምን
በቴሌግራማችን ላክልን እሱን ሜሴጅ ላክልን
አ ያ- እሺ ብር ምስ- ምስጭ አዎ አዎ እሺ እሺ